ገዘ ፍቅራችን የመኖር ተስፋችን እስቲ ግለጭልኝ ምክንያቱም ተይወዷችን ለመተራረም ከስተታችን እንመካከር ተይ ሁለታችን ተይ ተይ ተይ ተይ ተይ ተይ ለፍቅራችን ምነው ቀዘቀዘ ፍቅራችን የመኖር ተስፋችን እስቲ ግለጭልኝ ምክንያቱም ተይ ወጥሯችን ለመተራረም ከስተታችን እንመካከር ተይ ሁለታችን ተይ ተይ ተይ ተይ ተይ ተይ ለፍቅራችን ተይ ተይ ተይ ተይ ተይ ተይ ለፍቅራችን ያንን ሁሉ ጊዜ አብረን አሳልፈን እንዴት ይዳል በቃሰብሽ ውለፈን እያንገበገበው ናፍቆትሽ እንደሳ አልቻለም ገላዬ ያንቺን ፍቅር መርሳት ወይ እንደ ምልክት ካይናት ጠፊርሽ ትታያለሽ የትም በትዝታ ደም ከልቧ ትሰረሽ ካሳብ አትፋቂ እንደ ጸደይ ሰማይ ሁሌ ተናፋቂ ጥለሽኝ ብትሄጂም ላልተካሽ በሌላ አለብኝ ቃል ኪዳን አለብኝ ማል ጥለሽኝ ብትሄጂም ላልተካሽ በሌላ አለብኝ ቃል ኪዳን አለብኝ ማል ቃላችን ያይላላ ውላችን ያይላላ ይቆጭሻል ፍቅሬ ኋላ ቃላችን ያይላላ ውላችን ያይላላ ይቆጭሻል ፍቅሬ ኋላ ነው ቀዘቀዘ ፍቅራችን የመኖር ተስፋችን እስቲ ግለጭልኝ ምክንያቱም ተይተር ወጥሯችን ለመተራረም ከስተታችን እንመካከር ተይ ሁለታችን ተይ ተይ ተይ ተይ ተይ ተይ ለፍቅራችን ምነው ቀዘቀዘ ፍቅራችን የመኖር ተስፋችን እስቲ ግለጭልኝ ምክንያቱም ተይወጥሯችን ለመተራረም ከስተታችን እንመካከር ተይ ሁለታችን ተይ ተይ ተይ ተይ ተይ ተይ ለፍቅራችን ተይ ተይ ተይ ተይ ተይ ተይ ለፍቅራችን በልባችን ማሳ የዘራ ነው ተስፋ በመለየት ዳዋ ጨርሰው ሳይጠፋ ድረሽ በቡቃያው ድረሽ በጊዜያቱ ፍቅሬ ማረሚያችን አሁን ነው ሰዓቱ ያሳዝናል ቢቀር ለሚመለከት የአስመራችንን ጎተራ እንጠቅ ናፍቆ ያፈራው ያማረው ተስፋችን እንዴት የትም ይቅር ያጣፋጭ ፍቅራችን ጥለሽኝ ብትሄጂም ላልተካሽ በሌላ አለብኝ ቃል ኪዳን አለብኝ ማል ጥለሽ የምትሄጂም ላልተካሽ በሌላ አለብኝ ቃል ኪዳን አለብኝ ማል ቃላችን ተያይላላ ውላችን ተያይላላ ይቆጭሻል ፍቅሬ ዋዳ ቃላችን ተያይላላ ውላችን ተያይላላ ይቆጭሻል ፍቅሬ ዋዳ ቃላችን ተያይላላ ውላችን ተያይላላ ይቆጭሻል ፍቅሬ ዋዳ ቃላችን